ጤና ይስጥልኝ። ቤዛዊት ባኮ መጣው እንትን ነበረ ከዋሞስ ላይ እሺ ብር ወደ ቴሌብር አስተላልፌ በዚህ ቁጥር እሺ። ደማያችን አልገባልኝም።
ደማያችን እኛ ጋር ደውሎ አስመዝግበው ነበር።
አላስመዘገብኩም።
እሺ ደንበኛችን በዚህ ስልክ ነው ቴሌብር የሚጠቀሙት?
አዎ
እሺ ደንበኛችን ከቴሌብሮት ወዴት ነበር?
ከዚህ ከቫሞስ ወደ ቴሌብሬ ነው ከጳሞስ ወደ ቴሌብር ምን ያህል አዎ።
ነበር?
ሺ ሁለት መቶ ትላንትና እሺ ከዛም በኋላ ሀምሳ አስር አስር ለሙከራ ዝንቢ አስተላልፍ ያለሁ ሀምሳ አስር አስር መቼ ነው?
ዛሬ ዛሬ አስተላልፍ ዛሬ?
ያለሁ ትናንት ሀምሳ አስተላልፍ ያለ ዛሬ አስር አስር ሶስቴ ነው ምናምን አስተላልፍ ያለሁ እሺ ደንበኛችን ስሞትም አለበት መሊክ
መሊክ አዎ መሊክ ያሲን መሊክ ያሴን።
አዎ ሌላም ብር ውስጥ ስላለው ለማሳለፍ ያው ቺን check አድርጌ ላሳልፍ ብዬ ነው
እሺ ደንበኛችን ሰሞኑን ትንሽ Vamos Bet connection እያስቸገራቸው ነው፣ የ system ችግር ገጥሟቸዋል። በእኛ አዎ።
በኩል ግን check እናደርግሎታለን። ከ wallet ዎ ላይ ተቀንሷል አይደለ? ከ Vamos Bet እቃ ከ Vamos ኡ ላይ ተቀንሷል እ፣ ውስጥ history ውስጥ ራሱ በአሪፍ በኩል ተላለፈ እንትኑ አለ እሺ ደንበኛችን እሷን history ዋን አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ላኩልን።
እሺ screenshot አድርጌ ልላከው አዎ ደንበኛችን ስልክ ያዙ እሺ ዜሮ ዘጠኝ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አስራ ሶስት ዜሮ አንድ ሀምሳ አምስት ነው። ደንበኛችን ከስር ስሞትንና ስልኮትን ጽፎ ይላኩልን።
እሺ ሌላ የምረዳውት ነገር ይኖራል?
የለም አመሰግናለሁ እና እሺ እኛም ስለ ደውል እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።